ቤት
ቴሌ ጋር shared ነው እና በደቂቃ አስራ አምስት ብር ስለሚቆጥር በቂ ካርድ እንዳለው እርግጠኛ አይሆንም። ቢያንስ ከሶስት መቶ እስከ አምስት መቶ ያስፈልጋል ሳይቋረጥ ለመነጋገር።
ሄሎ
ሄሎ አይሰማም?
ይሰማኛል። እመቤት እንትን ቀጠሮ ለማክሰኞ ይዤ ነበረ እና ስላልቻልኩኝ እንደማልመጣ ለመንገር ብዬ ነበር የደወልኩት። ትናንት ቅዳሜ ስደውል አይሰራም ነበር ስልካችሁ።
እሺ ስሙን እሱን እፈልጋለሁ።
ስምንት ሰዓት ቀጠሮ ተይዞልኝ ነበር ለማክሰኞ እንደማልመጣ መንገር ነበረ።
እሺ ኮሚሽን ኮሚሽን ማስተዋል ማስተዋል ተዋል ደግሟል።
ዳግማዊ አዎ እሺ እሺ፣ አመሰግናለሁ።
እሺ